Hello እንትን የ እንትን ለ- ለማማከር ነበር የአየር መንገድ ጉዳይ። የድሬዳዋ ትኬታውን ማግኘት እንችላለን በእናትህ? የድሬዳዋ ነው።
ይችላል።
እሺ እስኪ እንዴት ነው ማግኘት የምንችለው?
እሺ፣ ለመቼ ነው የፈለጉት?
ለዛሬ
ለዛሬ ነው ያሉት?
አዎ any time ችግር የለውም በየትኛውም ሰዓት ይሁን።
ለዛሬ አዎ እስከ አንድ ሰዓት ከአርባ አምስት
እሺ፣ አለ እያየሁሎት ነው። ሜጃ ስልክ ነው የፈለጉት?
እ አዎ ሜጃ
እሺ፣ ያው ከዚህ በኋላ የዘጠኝ ሰዓት ከሀምሳ አምስት አለ የሚወስዱት እሱን አይደርሱበትም።
ስንት ሰዓት? የዘጠኝ ሰዓት ከሀምሳ አምስት አይደረስበትም። አዎ ሌላ አይደርሱበትም። አዎ፣ እ ለአስራ ሁለት አስር ጉዳይ እና አስራ ሁለት ተኩል አለ።
አስራ ሁለት ተኩል እና አስር ሰዓት አስራ ሁለት ሰዓት ከአስር
አስራ ሁለት አስር ጉዳይ እና አዎ አስራ ሁለት ሰዓት ከአስር አስራ ሁለት ተኩል አስራ ሁለት ተኩል ላይ አዎ፣ እሺ መልሼ ደውዬ ላስመዝግብ ስም ላስመዝግብ ይችላል።
እሺ እሺ አባ አመሰግናለሁ እሺ፣ ስለደወልን አመሰግናለሁ።
እሺ